ጤና ይስጥልኝ እቴ ሽበራ መርጃ ማዕከል ባኮ ምለርዳው
ሰላም የትኬት ማ- ማወቅ ፈልጌ ዋጋ ከጎንደር አዲስ አበባ ከጎንደር አዲስ አበባ
አዎ እ?
ለመች ነበር?
እ፣ መስከረም ሶስት
መስከረም ሶስት
አዎ መምጫ ብቻ ነው?
አዎ አዎ
አንድ ደቂቃ እያየሁለት ነው። አንድ ሰው ነው አይደለ?
እ፣ የአምስት አመት እና የሁለት አመት ተኩል አሉ ልጆች
እሱ ሁለት እ, ልጆች እና አንድ አዋቂ።
አዎ
አለን ኧረ የጠዋት ሁለት ከአስር አለን አዲስ አበባ ሶስት ሰዓት ከሩብ የሚገባ
እህም።
አምስት ሰዓት ከሀያ አምስት ተነስቶ አምስት ሰዓት ከአርባ የሚገባ አለን።
okay፣ የአምስት ሰዓት ይሻላል የአምስት ሰዓቱን ልያዝሎት አዎ አራት ሰዓት ተነስቶ አምስት ሰዓት ከአርባ የሚገባውን
አዎ
አንድ ደቂቃ እያሉ አስራ ሶስት ሺ አራት መቶ አርባ ሰባት ብር ነው።
አስራ ሶስት ሺ አራት መቶ አስራ ሰባት ጠዋት ላይ ሲሆን አይቀንስም
የጠዋቱ ላይ ተመሳሳይ ዋጋ አላቸው።
ኧረ እሺ ገባኝ okay thank ሌላ you እሺ ነገር አለ?
አይ በቃ thank you